ሄሎ ሄሎ፣ እንዴት ነሽ?
አለሁ እግዚአብሔር ይመስገን።
ምንድን ነው ስልካችሁ አይሰራ? በቃ ማስታወቂያ አደረጋችሁት እኮ ስልካችሁ።
ምን ሰማንያ ሁለት ሰላሳ አራት አረ በመድኃኒዓለም በእናትህ ጅማ ሆኜ እንኳን የጅማ ኔትወርክ አዲስ አበባ አይሰራም ብዬ ባስብ አዲስ አበባ ሆኜ እንኳን ብደውላችሁ አይሰራም ስልካችሁ።
አዎ ኔትወርክ ይሆናል እና በጣም busy ከባድ ነው። ገባህ?
እ?
busy ነው። ለዛ ነው ነው አይ ኖ እኔ አላውቅም። ብቻ ግን ስልካችሁ እኔ አሁንም ራሱ እንደው ገርሞኛል።
እሱም ብን ነበረ ይቅርታ።
አለ የሆነ በርገንዲ ከለር ዲፎርዲ ፒካፕ ቲንካፕ እንትን ብላችሁ ነበረ
በርገንዲ ካፕ እ?
ሁለት ሺህ ሁለት ሞዴል ሁለት ሺህ አምስት ሞዴል ቲክቶክ ላይ ነበረ ስንት?
እንትን ያልኩት።
ሁለት ሺህ አንድ ሁለት ሺህ አምስት ነው የሚለው TikTok ላይ ነገ እሺ ታዲያ ምን አይነት color ነበር? የቆየ ይሆን ቀ- ብቻ ቀይ ፒካፕ ነው king cab burgundy color ምናምን ስትለኝ ነበረ? አዎ ነበረ፣ ግን ሞዴሉን አላወቅኩትም። ሁለት ሺህ ሁለት መሰለኝ፣ ግን ሁለት ሺህ አምስት አይመስለኝም።
እርግጠኛ ነሽ?
አዎ
አይ እንደዛ ይላል። አሁን ቁጭ ብዬ የአጋጣሚ ሰባት እያየሁት ነበረና
እሺ
እንደዛ ነው። ዜሮ ስምንት ሺህ ቤት ስድስት አስራ አራት አድርገው። ሄሎ ሄሎ ሄሎ ሄሎ